ፒን ላይ ነው ዝናብ አለብኝ ያለው። እንትንም አሳውቁልኝ ነው ለከስተመር ከስተመር እንዲታገስልኝ ማሳውቁ ብለዋል። አሳውቁ ሄሎ
ጤና ይስጥልኝ። በርገር ትዌኒ ዋን ነው።
አውሮ ይስጥልኝ።
እሺ ከቢዩ ነበር በኦርደር ነምበር መቶ አምስት አርባ ዘጠኝ ዘጠና አንድ አልተቀበላችሁም?
በቃ መብራት ስለሌለ እኮ ይሰረዝ ተብሎ ተደውሎ ተሰረዘ።
እሺ እሺ፣ አመሰግናለሁ።
እሺ እሺ